Hello ጤና ይስጥልኝ ድር ገበያ
አበሎ አብሮ ይስጥልኝ። እንትን አገኝካችሁን ኦንላይን ላይ ቲቪ ላይ አይቼ ነው ደወልኩላችሁ።
እሺ ለማዘዝ ፈልገው ነው አዎ ጆርዳን ሀያ ሶስት ይኖራል እንዲ አላገኘውም። እንዴት ማግኘት እችላለሁ? No TV ላይ ያለ ብቻ ነው።
ቴሌቪዥን ላይ ያለ አይተዋል
አይቻችኋለሁ። ጆርዳን ሀያ ሶስትን አላገኘም። ጫማዎችን ይሄ ባለ ደብሉ
ጆርዳን እ, የሚባለው brand የለም የሶል አፍሪክስ እና የሃይላንደር ጫማዎች ነው ያሉት እ, ከእነሱ ውስጥ ማዘዝ የሚፈልጉት ጫማ ይኖራል
Okay ከነዛ አልነበረም። እነዛን ነበር በብዛት የፈለግኩት።
የጆርዳን አዎ ጆርዳን አንድ ሶስት አራት ፍሬ
አዎ ጆርዳን ጫማ የለንም ለጊዜው
Okay እሺ፣ thank ዩ